a saber. ሄሎ
ሄሎ አቤት ይሰማኛል።
አስራ ሰባት አርባ አምስት ሀያ ሁለት አስራ
አስራ ስንት ሰባት አልከኝ?
አርባ- አስራ ሰባት አርባ አምስት አርባ አርባ ስንት
አስራ ሰባት አርባ አምስት ምን ሆነ? በአስራ ሰባት አርባ አምስት pin አድርግልኝ።
አይልሃለሁ። ማን ነው ስምህ?
ገዛሊ መሐመድ ገዛሊሽ አይልሃለኝ።